ወይም check ላድርግና ልመዝገብ።
ጤና ይስጥልኝ።
ጌሻ እግዚአብሔር ይመስገን። ጌሻ ባለፈው register አድርጌ ነበር ተመዝግቤ ነበር እና account ተልኮልኝ ነበረ። ቢኒያም መለሰ ነው የሚለው account ቱ ከ message ኦች ጋር ስለተቀላቀለብኝ ነበር። እሱን confirm እንድታደርጊ ነበር። hello
እሺ፣ ቢኒያም መለሰ ነው።
ቢኒያም መለሰ ነው የሚለው account ቱ። እሺ፣ ከከፈልኩ በኋላ በምንድን ነው እንትን የምለው? ማለት ስመጣ ነው እንትን የምለው ወይስ ከዛ በኋላ ያለው ቴሌግራም ሳይሆን account ተልኮልኝ message account ነው የተላከልኝ።
ስልክ ቁጥር ካልተላከለትም ስልክ ቁጥር ተልኮልኛል።
በምንድን ስልክ በስልክ ቁጥሩ ነው ቴሌግራም ላይ የሚልኩ ማለት ነው።
ዜሮ ዘጠኝ ሰባት አምስት ሀምሳ አንድ ስልሳ ሶስት ስልሳ አንድ ስልክ ነበር
በእሱ ስልክ ቁጥር ቴሌግራም ላይ ስም ቁጥር የሚል አድራሻ አለ። ያስገቡበትን account ያስገቡበትን የብር መጠን ፎቶ አንስቶ ይልኩልኛል ማለት ነው።
okay፣ በዛ ላይ እሺ፣ ቴሌግራም account ላይ እሺ እሺ እሺ ቴንኪው